Hello Hello አሉላ ወይ በቃ እዮብ የሚባለው እጠብቀዋለሁ ችግር የለውም ብሏል ማን የሚባለው እዮብ PDF ላይ እዮብ የሚባለው እጠብቃለሁ አለ አዎ የራሱን ብቻ ነው ሌላውም ይወዛል አይ የራሱን ነው ሽንኩርት
አዎ እንግዲህ ሌሎቹ ከሌሉ እንግዲህ እንመልሳለን
የማንን የእሱን የእሱን ሳይሆን ሌሎቹም ስላሉ ሌሎቹ ከወጡ ይመለሳል ነው ያው ብዙ የማይቀበል ከወጡማ ከሆነ።
ታዲያ ምን ማድረግ ትችላለህ አዎ፣ አንድ አካባቢ ናቸው ከእሱ ጋር ከእዮብ ጋር እዛው እዛው ቴሌ ናቸው ቴሌ እኮ ነው
Okay እስኪ የሌሎቹን ከተረከበ ልጠይቋ መልሼ እኮ ጠይቀው ሌሎቹም ስላሉ አ ሌላ ማን ነበረ እስከ አስራ አንድ ተኩል እጠብቃለሁ እስኪ ስማቸውን ንገረኝ ሌሎቹን አልችልም ያሉትን እ ስማቸውን ንገረኝ አልችልም ያሉትን
አልችልም ያሉ ቆይ እዛ ደርሼ በቃ እነግርሃለሁ ከለ- ከወጡ
እሺ ደውልልኝ